ጤና ይስጥልኝ ሁሉ ስፖርት እባክዎ ምን ልርዳዎት?
Hello ሁሉ ስፖርት ነው ምን ልርዳዎት?
አዎ እንትን ነበረ deposit ቦታ በፊት በቴሌ ነበር የምጠቀመው
እም?
በቴሌ mobile banking ማለት ነው።
እሺ deposit አሁን ግን በቃ ሌላ ነው የሚያመጣልኝ። ላስገባ ስል ራሱ የሚያመጣብኝ የሆነ ባንክ ነው ሌላ ባንክ።
እሺ system update እየተሳ- እየተሳ- እየተደረገ ስለሆነ ነው።
እህ፣ ሞክ ትንሽ ቆይተው ወይ ይሞክሩት ወይ ነገ ይሞክሩት።
እሺ ለዛ ነው።
አዎ አዎ።
እሺ እሺ፣ thank you